ሄሎ ሄሎ
ጤና ይስጥልን።
አብሮ ይስጥልን። Flintstone Homes።
Flintstone ነው አዎ Flintstone Homes ነው።
ሽያጭ አክሲዮን ለመግዛት ነበረ።
እሺ ይቻላል። አሁን ስምና ስልክ ነው እየመዘገብን ያለ ነው። ሐምሌ አንድ እ?
ላይ ደውለን አሁን ስምና ስልክ ነው እየመዘገብን ያለ ነው።
ነው እንዴ?
አዎ አሁን ከዛ ሐምሌ አንድ ላይ ደውለን ያለውን እ፣ detail information እነግሮታለን።
እሺ እሺ።
እሺ ስሞትም አልበል ገረመው ግዛው
ገረመው። እሺ ስልኮት ሰላሳ ቤት መጨረሻ ሀያ ሶስት ነው አይደል?
አዎ እሺ እሺ። እንደምን መዝግበሽዋል?
አለን? አዎ አዎ መዝግቤያለሁ። ምን ላይ ነበር?
ይሄ እናንተ ሳትደውሉ እንዳትቀሩ ነገር አይ ያቀራለን እንደውላለን።
እንጣላለን።
አይ በጭራሽ እንደውላለን።
ፍሊንትስቶን እንኳን እንግባ እንጂ ትንሽ ብር እናገኝ።
አረ እንደውላለን፣ ችግር የለውም።
እሺ እሺ ማስታወቂያችን ምን ላይ ነው የሰሙት?
ምን አለኝ?
ማስታወቂያችን ምን ላይ ነበር የሰሙት?
በሬዲዮ ነው እንደዚህ እንግዲህ okay፣ መኪና እሺ።
እየነዳን በቃ በመሀል እሺ የሰማን መሰለኝ።
እሺ እንደውሎታለን። መልካም ጊዜ ይሁንልዎት።
እሺ እሺ እሺ